ሄሎ ጤና ይስጥልን።
ነው እንዴት ነው?
አቤት ሀገራዊ ምክክር ኮሚሽን ነው። አዎ
እ፣ መረጃ ፈልጌ ነበረ።
የት ነው ማልበል?
ደርቤ ይባላለሁ።
እ ደርቤ
አ አዲስ አበባ
አይ ቦታው
እ ቦታው ቦታው አዲስ አበባ ነው
አ አ
እኮ
ቢ እዛው እኮ እዛ አካባቢ ነኝ፣ ኮሚሽነሩ ጋር አካባቢ እ ሄሎ አይሰማም እ